hello hello
ወይ እሺ፣ ሰላም ጤና ይስጥልኝ። ከቤት ስፔስ ነው የምደውለው። እስከዳር እባላለሁ እና
እ ይኸው ቦነስ እንትን ትኬት እንትን ብለን ነበር ልከህልን ነበር አይደለ? ደውለህ ጠይቀን ነበር።
አዎ አዎ አዎ እሺ አባቴ አንድ ሺ ዘጠኝ መቶ ምናምን ብር አለው አሸንፋል እና አንድ- ደግሞ መውሰድ ትችላለሽ። እሺ?
አ እንዴት ነው የተጎደለ ነገር አለ እንደ እዛ ውስጥ ምን አልከኝ?
የተጎደለ ነገር አለ እዛ ውስጥ
አ- አዎ void የሆነ ትኬት አለ። አንድ ጨዋታ postponed የሆነ ጨዋታ ነበረ።
okay okay እሺ እሱ ጨዋታ ደግሞ ስለ እንትን ስላለ ስለወጣ ይቆረጣል። የእሱ odd ማለት ነው። ለዛ ነው
ተለቋል ግን እንት ነው አዎ አንድ ላይ እንትን ተለቆልሃል ብሩ ሄዶ መውሰድ ትችላለህ። ዳዊት ጋር ነህ መሰለኝ አይደለ?
አዎ እዚህ ዳዊት ተናማጃው ጋር ነው። አ- አዎ እኮ ዳዊት ጋር ነው የቆረጥከው። ሄደህ መውሰድ እ ትችላለህ። አንድ ሺህ ዘጠኝ መቶ ሀምሳ አምስት እሺ እሺ እሺ እኛም እናመሰግናለን። እሺ